Hello ጤና ይስጥልኝ ቤት ስቤት
ሰላም ነው።
ሰላም አብ- አብሮ ጤና ይስጥልኝ።
ሰላም እንዴት ነህ?
ሰላም ነው። ይሄ የሆነ ችግር ነበረኝ account ኤ
እሺ ድምጽ ትንሽ ርቆ አይሰማም።
ትናንት- ትናንት- ትናንትና ማታ መቶ ብር ከቴሌ ብር transfer አደረኩ ወደ ቤት ቤት account ኤ
እሺ ቴሌ ብሩ message ልኮልኛል። ገንዘቡ ወደ ቤት ቤት እንደ- እንደ- እንደ- እንደ- እንደገባ ማለት ነው። account ደግሞ account ደግሞ hello ነው አልገባልኝ። መቶ ብሩ የት እንደገባ እኔ ጋ
okay እሺ እ፣ እንትኑ message ኡን ላክልን deposit message ኡን ከቴሌብር የተላከልህን።
message ላክልን
አዎ
እንዳለ እኮ message ነው እኔ ጋ የሆነ ትንሽ ስልክ ነበረኝ SIM- SIM card ኡ ቴሌ ብር SIM card ኤ አዎ message ኡ ግዴታ ስለሆነ ነው። እሺ ይቅርታ። ወይም ደውለህ ላኩልኝ በላቸው። እሺ ቴሌብር ይልኩልሃል። ቀኑና ብሩን ንገራቸው ይልኩልሃል።
ኧረ በእናትህ።
ሜሴጁ አዎ፣ ስለሚያስፈልግ